ጤና ይስጥልን ሄሎ ቪዛ ሊዲያ ነኝ። እባክዎት ምን አይነት የጉዞ መረጃ እንስጥዎት?
አይ ለጉዞ ነበረ።
እሺ hello
አይ
hello ደንበኛችን አይሰማም?
አይሰማም ስምም እንዴ አሁን ይሰማል። ምን አሉ ደንበኛችን?
ለማለት
ወዴት ሀገር ነው የፈለጉት?
ወደ ጃፓን
ሄሎ
አይሰማም?
ትንሽ ድምጾት ይቆራረጣል።
አይ ኔትወርኩ ነው።
እሺ ወዴት ሀገር ወደ ካፋን ለማድ
ወዴት?
ወደ ካፋን ለማድ ነበር።
ድምጾት ትንሽ የተረበሸ ነው።
እሺ እንዳቀልደውል መልሼ አዎ መልሶ ይደውል።